መንደሩን አክዬ እሷን ደብቋታል ሸሸገብኝ ብዬ ልክሰሰው ቤትሽን መንደሩን አክዬ እሷን ደብቋታል ሸሸገብኝ ብዬ አወይ ነጭ አሞራ አጥሬ ላይ አረፈ ምንም ሳያጽናናኝ ዝም ብሎኝ አለፈ መላእክት እንዳልከው ከአሞራ አግባብ የለኝ እኔንም እንደሱ በራሪ ባረገኝ እሁ፣ እሁ፣ እሁ። ልክሰሰው ቤትሽ መንደሩን አክዬ እሷን ደብቋታል ሸሸገብኝ ብዬ ልክሰሰው ቤትሽን መንደሩን አክዬ እሷን ደብቋታል ሸሸገብኝ ብዬ አይኔን ምረጥ ብለው ከየአደባባዩ ልቤ መችሻለኝ አንቺን አንቺን ባዩ እቴ ሰውነቴ አልናፈቀሽም ወይ ያደርሽበት መንደር ያው ልብ አይደለም ወይ ወትሮም ከሩቅ አገር ሰዋ ይዋጣልኝ በይስቲ ልናፍቅሽ መቼም አላለልኝ አንድ እንጀራ ራቴን ቀርቦልኝ ባልበላም ስምሽ መኖዬ ነው ቀለቤ ዘላለም እንዳሮጌ ፍሌ እንደ ሰባራ ቅል የትም ወድቅ ያለው እኔ አንቺን አንቺን ስል አኒ ሆን አሻዬ ልቤ ደነገጠ ካለሽበት ድረስ እየቀላወ